ጤና ይስጥልኝ ማሪባባ።
ሰላም ጤና ይስጥልኝ እንደምን አለ?
እግዚአብሔር ይመስገን።
አቶ አማኑኤል እባላለሁ ከአዲስ አበባ ነው የምደውልልሽ እና መኪና ፈልገን ነበር።
እሺ አቶ ማኑኤል ምን አይነት መኪና ነው የፈለገው?
ኮሮላ መኪና አንድ ሲ ቤት አንድ ለጥፋቸው አይቼ ነበር።
khaki color ኡ ነው።
እ አዎ khaki color
እሱ ተሽጧል። ሌላ ሌላ ነው የሚፈልጉት?
ሌላ አይነት አለሽ?
እሺ ቁጥር ልስቶ ዜሮ ዘጠኝ አርባ አራት
እ ማለት ዜሮ ዘጠኝ አርባ አራት branch ላይ እንዲደውሉ ነው። ዜሮ ዘጠኝ አርባ አራት okay
ዜሮ ዜሮ
ዜሮ ዜሮ ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ አዎ
እሺ
እሺ